Hello? Hello? Hello? አይሰማም። በጣም ሩቅ ነው ድምፁ።
እሺ፣ አሁንስ?
አሁን ይሰማል መልበል።
እሺ፣ አዳማንት ኢንቨስትመንት ነው።
አዎ ልክ ነው።
ከአፍሪ ወርክ ፍሪላንስ ኢትዮጵያ ነበር የደወለው።
እሺ እንዴት ናችሁ?
አለን እግዚአብሔር ይመስገን። በ executive assistant to the CEO የሚል vacancy አውጥታችሁ ነበረ።
አዎ
hire አረጋችሁ በእኛ platform የምትፈልጉትን ሰው ቀጠራችሁ።
አይ አላደረግንም። CV ዎች አግኝተናል። እ፣ ያው okay።
ብዙዎቹ እኛ በጠየቅነው ላይ አይደለም እ፣ ያላቸው experience እና qualification እሱን እሺ።
filter እያደረግን ነው። almost ወደ ሰማንያ ዘጠና አካባቢ የሚሆኑ CV ዎችን ተቀብለናል።
okay። ስለዚህ ገና short list ላይ ናችሁ።
ገና short list ላይ ነን። የተወሰኑት ጋር የተሟላ መረጃ ያልነበራቸው ጋር text አድርገንላቸው እ፣ አ።
credential ኦቻቸው እንዲልኩልን ጠይቀናል። ያው hopefully I think አንድ ወር እስከ አንድ ወር ከአስራ አምስት ቀን ይፈጅብናል እ፣ የቃል ፈተና የ soft ፈተና ብለን እስከምንቀጥል ድረስ
okay። እሺ፣ የእኛን platform ስትጠቀሙ ሌላ የሚያስቸግሩት ነገር አለ?
ምንም የለም። so far ጥሩ ነው።
okay። እሺ፣ የሚያስቸግሩት ነገር ሲኖር ወይም support ሲፈልጉ በስልክ ይደውል። እሺ።
እሺ አመሰግናለሁ።
እሺ፣ መልካም ቀን።
መልካም ቀን።
alright